Hello አላስጠናም።
ጤና ይስጥልን። RAV4 ሁለት ሺ አስራ ስምንት አይቼ ነበር ሲቤት የለጠፈው እ
አለን አባት
Okay ስንት ነው ዋጋው?
ስድስት ነ- ስድስት ሚሊዮን
ስድስት ሚሊዮን የመጨረሻ ዋጋው ነው።
ድርድር ይኖረናል። በአካል ሲመጡ
የት ነው በአካል መጣ?
መስቀል ፍላወር
መስቀል ፍላወር የት?
መስቀል ፍላወር ናዝራ ሆቴልን ያውቁታል?
አ
ናዝራ ሆቴልን ትንሽ እንደሄዱ U-turn አለ።
እሺ በስተቀኝ በኩል ሲገቡ አፍሮሊንክስ ሞተርስ የሚል የመኪና ሬክላም አለ። በሱ ሬክላም ትክክል ሲገቡ ማሊባባዎች እንገኛለን።
ማሊባባ
አዎ
ማሊባባ እሺ እሺ